ጤና ይስጥልኝ።
ጤና ይስጥልን። ቤት ቤት
የሆነ ቦነስ የሆነ ቲኬት እ እሺ ንገረኝ። cashier code ዷ
cashier code አ ሰላሳ ስድስት እሺ
አራት B
አራት
ቢ እ፣ ከስር ያለችዋን cashier code አለ አይደል? ከታች
ከታች አ cashier code የሚል አለ።
አዎ አለ እሱን አስር።
ንገረኝ። እሺ አ- አስር እሺ
አስራ ዘጠኝ እህ
ሀያ አራት ሀያ ሶስት 24 ሀያ ሶስት 23 አ
አንድ postponed የሆነ ጨዋታ አለ። እሺ እ እሱ postponed የሆነ ጨዋታ አለና 24 ሰዓት መጠበቅ አለብህ።
ሀያ አራት ሰዓት በኋላ ነው የሚለቀቀው።
አዎ ከ24 ሰዓት በኋላ ነው የሚታወቀው ውጤቱ። እሺ ለደወልክ እናመሰግናለን። መልካም ቀን።
እሺ።
እሺ